ቀጥታ ወደ መረጃው እናልፋለን። በዛሬ ጊዜ የምሄድ ጤና ይስጥልን።
አብሮ ይስጥልን።
withdraw ነበረኝ
ስንት ብር?
አምስት ሺ እና ሶስት ሺ ዜሮ ዘጠኝ
እሺ ቆይ አንዴ፣ በዚህ በደወልክበት ቁጥር ነው?
አይደለም እሺ ቆይ አንዴ። እሺ ዜሮ ዘጠኝ ሀያ ዘጠኝ እህ ሀያ ሰባት እህ ስልሳ አምስት እህ ሀያ ሁለት
ወይ ስንት ብር ነው ያልከኝ? አባይ ይቅርታ።
አምስት ሺ እና ሶስት ሺ ዛሬ
አዎ አሁን ኦኬ እሺ ያው ሊገባ processing ላይ ስለሆነ ትንሽ ጠብቀውና ይገባል። እሺ አባ።
ሁለቱም አዎ ሁለቱም። እሺ ስለደወልክ እናመሰግናለን። መልካም ምሽት።
በጣም እሺ እሺ አባቴ።